Hello
አቤት አቤት።
በረከት እንዴት ነህ? ሰላም ነው
አለ እግዚአብሔር ይመስገን።
አለን። ከ Best ወይንም ደውልልህ።
Okay እሺ ካይሮን የነበረውን shop ወደ GR መቀየር ፈልገህ ነው?
ደን ነበረ ወደ Golden
GR ካይሮን የነበረውን ማለት ነው አይደለ?
አ
እሺ እንቀይርላለን። ግን እንደዚህ አይነት ነገሮችን ግን እንትን ማለት የለብም። አሁን ባለፈውም እንደዚህ መጀመሪያ ተከፍቶ ነበር አይደለ? GR account ኡ
አ ልክ እሱማ ልክ ነው። በርግጥ ከዛ እሱን ዝጉልኝ ብለህ ካይሮን አድርጉልኝ አልክ አይደለ?
አ ትንሽ እንትን አስቸገረኝ ወደ ኔጌቲቭ የገባ አዎ
ለዛ ስለሆነ ነው ዶክቱ ነው ባይዞ ያልኩ ነው።
አዎ ገብቶኛል። አዎ
ለዛ ከፋይናንስ ነበር።
ጋር ያለው ነገር ጨርሰሃል?
አ ክፍያ ትናንት ለክሎኝ ተልኮልሽ ነበረ አዎ ከፍያ ያለው እና screenshot አድርጌ ምናምን ልክ ያደረግኩት
በቃ እሺ። ስለዚህ በቃ ችግር የለውም እልክልሃለሁ። እንትኑን account ምናምን ከዚህ በፊት ተልኮልህ ነበር መሰለኝ አይደለ?
አዎ ተደ- እሱ አለ እሱ እንደገና ተካረከው ችግር የለም።
በቃ ከፍትልሃለሁ። እሱን የኛውን የካይሮውን ዘግቼዋለሁ።
እሺ ይሻባል።
እሺ፣ እሺ።